Hello
ነዳ
ሰላም ነው?
እግዚአብሔር ይመስገን።
የኬኖ ኦንላይን ለመጠየቅ ነበር።
እሺ agent ለመሆን ነው።
No የም- ለምጫወተው ነው ጥያቄ መጠየቅ።
እሺ እሺ
በሀያ ብር በ normal በቤት ቤት ስቆርጠው ስምንት መቶ ብር ነው። ኦንላይን ስቆርጥ ሰባት መቶ ብር ነው። እ፣ ከሁለት አንድ ደግሞ ይመልሳል። በኦን- በኖርማል ኦንላይን አይመልስም።
እሺ
ምን ነው ችግሩ?
እሺ እሱ ያው እንደ ሲስተሙ ነው። ኬኖ እኮ እንኳ- እ፣ ኦንላይን እና እንትን ሳይሆን ከኤጀንት ኤጀንትም እኮ ሊለያይ ይችላል። ተመላሹ የኦዱ እንደ ኤጀንት ፍላጎት ሊገባ ይችላል። ሶ ፊክሽን ነው እዚህም- ነገር አለን በጨዋታ ላይ የኬኖ አውሽ ጌሚንግ ጌሞች ኦዳቸው ተመላሽም ስለሚኖር ይቀያየራል። ስለዚህ ለ system ኡ ላይ የሚገባው ተመላሽ ብር መጠንና በሱቅ የሚሆነው አንድ አይነት ሊሆን ይችላል። ማለት በሱቅ የወል- ብቻ ሳይሆን ከ agent agent ም ሊለያይ ይችላል። የኬኖ እሺ ተመላሽ ኦንላይን እ፣ ስትቆርጥም በትኬትም ስትቆርጥም ሰላሳ አምስት ነው ወደ ሶስት ቁጥሮች ይዘን እሺ ስትበላ የመቶ ብር ያህል ልዩነት ያለው ለምንድን ነው?
እ እ
በትኬት ስቆርጠው ስምንት መቶ ብር ነው ሰላሳ አምስቶች እሺ
በኦንላይን ስቆርጥ ደግሞ በሀያ ብር ሰባት መቶ ብር ነው። ለምንድን ነው ይሄን ያህል ልዩነት የሆነው?
በቲኬት ሲቆረጥ ስምንት መቶ ብር በኦንላይን ሰላሳ አምስት odd በአጭሩ ስምንት መቶ ብር ነው አይደል?
አዎ አዎ ኦንላይን ላይ ሰባት መቶ ብር ነው የሚሰጠው። ለምንድን ነው?
የአሸናፊ እንትን የለው tax ልላክልህ screenshot አድርጌ የበላሁበትም አለ